ሰላም ጤና ይስጥልን። ቤት ቤት ቤት ነው የምለዳው
ሀይሉ ሰላም ነው። ብር ከተ- ከቴሌብር ወደዛ አስተላልፌ እዛ ላይ ያመጣልኝ ዜሮ ዜሮ ያዙ መሴጁ ልከህልናል። ቴሌግራም ላይ መሴጁን ቴሌግራም ላይ ልከህልናል።
አላኩ ሚሴጁ ነው አዎ፣ መሴጁን ቴሌግራም ላይ ላክልን። ከቤት ቤት ስልክ ቁጥር ጋር አድርገህ ቼክ እናደርገዋለን። እሺ፣
የቱ ሚሴጁ ነው?
ከየት ነው ዲፖዚት ያረካው?
ከቴሌብር የቴሌብር message ይልክልሃል አይደል? ከቴሌብር account ተቀናሽ መሆኑን
አዎ በቃ እሱ message ላክልን አየህ ቴሌግራም ላይ አየህ እሺ።